መስሎኝ
አቤት ለወንድም አለም እንትን ነበረ betting ኳስ ኮልኬ እሺ
postponed ሆነ ጨዋታው። ሁሉም ሰብቷል። postponed ነው። የማታ ነው።
ትናንት ማታ አራት ሰዓት ማታ አራት ሰዓት ነው።
okay ፒኤስቪ አይንዶቨን ነው እንዴ
ፌዝ ጋር እንደሆነ አ ጨዋታ ሲራዘም ማለት ነው እሺ በ- ያ ጨዋታ በሚቀጥሉት 24 ሰዓታት ውስጥ በድጋሚ የማይካሄድ ከሆነ አ፣
በ24 ሰዓት ይጠብቅና system ኡ void ያደርገዋል ጨዋታውን ከትኬቱ ላይ ማለት ነው።
አንድ እኮ ሞላ።
ትናንት ማታ አራት ሰዓት አልነበር?
አ፣ አዎ፣ ዛሬ ማታውን አራት ሰዓት ላይ void ይደረጋል ጨዋታ። ምናልባት ከዛም በፊት ይደረጋል። ሌሎቹ ከ- ከተሳኩ ማለት ነው።
አይ ትናንትም እንደዚህ አይነት ጨዋታ postponed አ።
ነው። ፒኤስጂ
ፒኤስቪ አይደለ?
ትናንትም እንደዚህ ሆኖ በዚህ አ።
ሰዓት መለሳችሁልኝ።
አዎ፣ እሺ ትኬቱን ይዘዋል። ይቅርታ፣ የትኬቱን cashier code ይዘውታል።
አዎ ይንገሩ ስላቁ ፋሽን አሁን አሁን- አሁን ይንገሩን፣ ችግር የለውም።
cashier code ካሸር ኮድ ነው።
hello እየጠበቀ ነው።
አዎ አዎ፣
እሺ cashier code ማለት ያህል አስራ ሁለት እሺ
ዘጠኝ እሺ
ስድስት ሀምሳ ሁለት እሺ ሀምሳ ሶስት ሀምሳ ሶስት አዎ፣ ሌሎቹ እንዳለ ተሳክተዋል። ልክ ነው።
አዎ።
ይሄ ጨዋታ እሺ ሌሎችም እንዲህ ተመሳሳይ ትኬቶችን ያስተናግድ ነበር። ዛሬ ትናንት ማታ አራት ሰዓት ነበር መካሄድ የነበረበት አይደለ አዎ፣ እና postpone ተደረገ፣ ተራዘመ።
ተደረገው።
ስለዚህ አሁን በሀያ አራት ሰዓት ውስጥ rematch የማይደረግ ከሆነ አ፣ ዛሬ አሁን አራት ሰዓት አካባቢ ይለቀቃል ማለት ነው። void ይደረግና odd ኡ ስንት ነው? አንድ ነጥብ ስድስት አምስት አይደል?
አዎ፣ እቺ odd ብቻ ትወጣና ሌሎቹ ተሳክተው የለ ያንን አዎ።
ቀንሰው ይከፍሉታል ማለት ነው። የዚህ odd ብቻ አንድ ይደረጋል።
አ፣ የኛው አንድ ይደረጋል።
አዎ አረንጓዴም ቀይም አይበራም። በቃ win ም lose ም አይሆንም። green እሺ።
ተደርጎ ይበራና ሌሎቹ አረንጓዴ የሆኑት ይከፈሉታል ማለት ነው።
እሺ አንድ ጨዋታ ነበረ በሺ አምስት ሞክረን እ እ አንድ ሌላ ጨዋታ ነበር ደግሞ አንድ ትኬት አንድ እንትን ነው X ነበር
okay hello።
ችግር የለውም። እንትን cashier code ከያዙ ይንገሩ አይሎታል።
አንድ አንድ ነበር X ነው ይመልስ ይመልሳቸው ብለን ነበር
እሺ cashier ኡን ይንገሩ። ሀያ odd አ፣ ከወጣው ጨዋታ ውጪ ነው። መጀመሪያ ላይ odds total የሚለው ነው ሀያ ሀያ ወር በቃ ሀያ ወር ነው ከነ
okay እ ቦነስ አከፋፈሉ ማለት ነው። ለምሳሌ አንድ ጨዋታ ሲወጣ odds total ይላል መጀመሪያ ላይ የመረጡት ጨዋታ ሙሉ በሙሉ odd ኡ ተባዝቶ የሚመጣው ማለት ነው። አንድ ጨዋታ ሲወድቅ odds total የሚ- የሚለውን odd ለምሳሌ አርባ ከነበረ የወጣው ጨዋታ ሁለት ከነበረ odd ኡ አርባ ለሁለት ነው የሚካፈለው። odds total ለወጣው ጨዋታ odd ማለት ነው ተካፍሎ ከሀያ በላይ ከመጣ ብቻ ነው ተመላሽ የሚኖረው ማለት ነው። እንደዛ ከሆነ ትኬቱ ቼክ ላድርግሎትና ይታረማል።
ወይ አሉ አራት ሰዓት ሀያ ወሩ ሄሎ የወጣው ጨዋታ ለአሁን ለያቁ ኦድ ተካፍለው ሀያ አምስት አለበት እናካፍለው
እሷ የሚነግረን ደግሞ ይላል